ሄሎ
አቤት ገነችን ይቆልኝ
እ ሰላም ሰላም
አለን። እ የፕሌን እ እንትን ነው አክሱማይት ራዲዮ አክሱማይት ራዲዮ ነው እ? እ?
አክሱማዊት ራይድ ነው።
ምን አልሽኝ?
አክሱማዊት ራይድ ነው
ልትይው አልተሰማም።
እ፣ አክሱማዊት ራዲዮ አይስማለሁ ሄሎ አቤት አቤት ጤና ይስጥልኝ
አብሮ ይስጥልኝ።
አክሱማዊት ራይድ ነው
የ plane እ ፈልጌ ነበር። አይ ኢትዮጵያ አየር መንገድ እ?
የአየር መንገድ እኮ እንትን ፈልጌ ነበር። ለዛ ነው
okay ስልክ ተሳስታለኝ ነው ወንድም እሺ።
እሺ